ሄሎ ጤና ይስጥልኝ። ይሰማል? እንዴት አመሹ? ስልኮት ድጋሚ ደውልልኝ። እኔ ይቅርታ ይሰማኝ አይደለም። የኔ ስ- የኔ ድምፅ ይሰማል?
ትጠቀሳለህ?
አዎ፣ ኮሜዲያን ሸቱ ላይ ብላይ ስለሆነ
የ-